ጤና ይስጥልኝ ኢትዮጵያ የደነየ ባኮ ብልር ነው።
ካሳሁን ግርማ እባላለሁ። የስቴዲየም አካባቢ ሴልፍ ኤግዚኪቲቭ ነው።
እሺ የስራ ሰው እ፣ ስጋ ቤት እ፣ የትራንስፖርት ማሽን ቦታ መቀየር ፈልገው ቴክኒሻል ክፍል ነው።
እሺ እ፣ አንስተው ሌላ ቦታ ማዘዋወር ፈልገው ነው።
አዎ እዛው ቤት ውስጥ ሆነው ባህሩን እየቀየሩ
እሺ የቢጃይ አይዲ ወይ ደግሞ ቲን ነበር ይገሩኝ።
ጄዲ ወይም እ፣ አንዴ ልቁም ይቅርታ በናች እሺ መብራት ላይ ነበርኩ ለቀቀኝ መብራት እሺ እሺ።
ድጋሚ ልደውል ወይስ መስመር ላይ ጠብቆታለሁ ከፈለጉ።
በ- አ አንዴ እሺ፣ ጠብቆታለሁ።
መስመር ልፋትና እሺ ጊዜ ልደውልልሽ እሺ
እ እሺ ደንበኛችን መልሰው ይደውሉ።
እሺ